ጤና ይስጥልኝ የኢፌዴሪ ማዕከላዊ መንግስት hello
አቤት አይሰማም እንዴ?
ሰማውታል
አሁን ይሰማል።
እሺ ምን ልርዳዎት
ኢትዮጵያ አየር መንገድ እ፣ ዋጋ ለማወቅ ፈልጌ ነበር።
የትኬት ዋጋ
አ እሺ ወዴት መሄድ ፈልጋ
ከሰመራ አዲስ አበባ ከሰመራ አዲስ አበባ አ፣ ከአዲስ አበባ ደግሞ አርባ አምስት አላ
መጀመሪያ የሚነሱት ከሰመራ ነው
አ ከዛ በኋላ ወደ አርባ ምንጭ ነው የሚጓዙት አ እሺ መቼ ነው የሚሄዱት
ቢያንስ ሰኞ ሰኞ
ከሰመራ ሰኞ ነው የሚነሱት አ
እሺ ትንሽ ደቂቃ መስመር ላይ ጠብቁኝ check ላድርግሎት ከዛ ከአዲስ አበባ ወደ አርባ ምንጭ መቼ ነው የሚጓዙት
የዛ የዛን ቀን ማለት ነው። የዛን ቀን ከዛ- ሰኞ የዛኑ አዎ።
ቀን አ ሰኞ እሺ ለአንድ ሰው ነው የሚፈልጉት
አ ወይ
እሺ ከሰመራ አዲስ አበባ ሰኞ ከሰመራ እ፣ መነሻ ሰዓቱ ጠዋት አራት ሰዓት ነው የሚሆነው አምስት ሰዓት አካባቢ አዲስ አበባ ይደርሳል ከአዲስ ወደ አርባ ምንጭ ደግሞ በዛው ቀን ቀን ዘጠኝ ሰዓት ነው የሚሆነው ዋጋው ስምንት ሺ ሶስት መቶ ስልሳ ሰባት ብር ነው
አጠቃላይ አዎ
ስምንት ሺህ ዘጠኝ መቶ ስምንት ሺ ሶስት መቶ ስልሳ ሰባት
ስምንት ሺህ ሶስት መቶ ስልሳ ሰባት አዎ ለአንድ ሰው
እሺ የአዲስ አበባ አርባ ምንጭ ከቆየ ይቀንሳል እንዴ ምን አሉኝ ከቆየ ይቀንሳል ወይ ከአዲስ አበባ አርባ ምንጭ ከቆየ ማለት
ቢያንስ ማክሰኞ ከሆነ ወረደ መቼ ከሆነ ማክሰኞ ከሆነ ይቀንሳል ማክሰኞ
እ እሺ check ላድርግሎት
ናቶባልክ መጣሁ አሁን ከመጣሁኝ እኔ መጀመሪያ የመጣሁት እሱ እንዲህ ብሎ እያለ እንዴት ይሰጣል? እዛ መጀመሪያ ለምን እኔ መ- እየመጣሁ ለምን እንዴት ነው የሚሰራው? ዙመኛ ነው አንተ ዙመኛ ነው።
hello
አቤት ይቅርታ መስመር ላይ ስለጠበቁት ተመሳሳይ ነው። ማክሰኞም ቢያደርጉት አዲስ አበባ አርባ ምንጭ ተመሳሳይ ነው። ስምንት ሺ ሶስት መቶ ስልሳ ሰባት ብር በአጠቃላይ ማለት ነው።
አዎ። ከሰመራ እስከ አርባ ምንጭ።
የትራንስ አመሰግናለሁ።
እሺ ስለደወሉ። እናመሰግናለን። መልካም ቀን።